Mm. Not what do you give her? All of ሄሎ it. ሄሎ አብትሽ ወይ ወይ ከስተመር ስልክ ይሰራል ደውልለት እኔ ካለኝ ምክ- በፓኬጅ ነው አልሰራ ብሎኝ እኮ ለዛ እኮ ነው። ከዛ ድግም አልሰራልኝ ድጋሚ አብትሽ እሺ፣ ወደ እኔ ካልተኛ እንዲደውልልኝ እሺ፣ እንደዛ ወደ እኔ ማለት እንዲደውልልኝ አትችልም ለምናት ደውልለት እሺ፣ ደውልለት ደውልለት ነው ብትሉ ማለት ምን ነው ችግር አለው? እሺ፣ እኔ ካርድ ከየት ነው የምሞላው? መንገድ ላይ እንዴ ነኝ።
መንገድ ላይ ሱቅ የለም እንዴ በከዩ በከ ደውሉ።
እ ሄሎ ሀብታሙ ሄሎ ሄሎ ሀብታሙ ሄሎ ሄሎ